Hello
አቤት።
ጤና ይስጥልኝ።
አብሮ ይስጥልኝ።
ምን ልታዘዝ?
እ እንትን ትኬቶቹ አጨዋወታቸው አልገባ ብሎኝ ነበር።
ኮከብ ዘጠኝ ሰማንያ አምስት መሰላል አድርገህ ትደውላለህ።
እሺ ከዛ ሰባት ቁጥር ተጭነህ አማርኛ አድርገው።
እሺ ሶስት ቁጥር ለመጫወት የሚለውን ምረጥ።
እሺ ጥያቄና መልስና እድሎን ይሞክሩ የሚል ይመጣል።
እሺ ጥያቄና መልስ በ coin የእድል ጨዋታ በትኬት ነው የምትጫወተው።
የጥያቄ
ለቁጥር ላይ ለመግዛት የሚል አለ። coin ግዛ።
እሺ
ጥያቄና መልስ በኮይን ነው የምትመልሰው።
እሺ
የእድል ጨዋታ ደግሞ ትኬት ሲኖር እድልህን ሞክር።
እሺ እሺ